ሄሎ hello ሮቤል፣ አቤት።
ተገናኛችሁ?
አረ ምን አገኛታለሁ?
ይኸውልህ ስልኳ ሳሳውቅልህ ስልኳ እምቢ ብሏት ነው እና ሀያ ሁለት ዮናስ ሆቴል ውስጥ ነው ያለችው።
እንዴ እዛ ነሽ ወይ ስላት አይደለም ብላኝ እንደገና location እስከዚህ አላስመጣችኝም እንዴ? አደይ አበባ ጋር እኮ ነው ያለሁት አሁን እዛ ጋር ነኝ ብላ ዮናስ ሆቴል ስላት no it's not አለች።
ኦ፣ እየቀለደች ነው እንዴ?
እስቲ አሁን ልላክልሽ ስልክ አለሽ? normal screenshot አድርጌ ይላክልሽ location የላከችልኝ እኔ even ማለት እሺ ላክልኝ እስቲ screenshot ልክልሻለሁ።
group ላይ ላክልኝ።
ይሄ normal group የኛ ማለት ነው።
አዎ ነው pin የትኛው? ይሄ ማስታወቂያው ላይ ነው ወይስ?
አዎ ማስተካከያው ላይ ላከው።
እሺ።
አሁን ግን የ- የደረሰኝ ሀያ ሁለት ዮናስ ሆቴል ናት የሚለው
እነሱ ማኔ ጋርም እንደዛ እኮ ነው የሚለው። ከዛ እዛ ደርሼ ረጅም ሰዓት አታነሳም አላልኩሽም? እንደገና አሁን ደግሞ መልሼ እንትን ስላት location ይሄ አይደለም ምናምን ብላ ላከችልኝ እኮ ዋትስአፕ ላይ ላከችልኝ። እንደገና ደግሞ እዛ ደርሼ ትጫወትብኛለች። አንድ እስኪ ሰዓት ላክ- ምናምን ላጥፋ እንደዚህ
ላክልኝ። እሺ